withdraw አሁን አስገብቼ ነበር ስድስት መቶ ብር ወደ account
ኮንፊርም ነው የሚላት ኮንፊርም ነው የሚልልህ confirm እንደትልኝ ነው ገብቶ እንትን አላለም።
እሺ እሺ ብሔራዊ ስቴት ቁጥር
አስራ ስድስት ዘጠና ስምንት
አስራ ዘጠኝ ዘጠና ስምንት አይደለም አስራ ስድስት ዘጠና ስምንት
አስራ ስድስት ዘጠና ስምንት ሰማንያ ስልሳ አምስት
ሰማንያ ስልሳ አምስት እሺ መቼ ነበር አባ
አሁን ነው ያደረኩት።
ስድስት መቶ ብር ነው አይደለ አ- እሺ በቻፓ ነበር ያረከው እና አሁን ነው ያረከው አይደል አባቴ አሁን ነው ያደረኩት፣ ግን ድጋሚ አራት መቶውን ላረግ ፈልጌ ነበር።
አዎ ይኸውልህ የቻፓ transaction ትንሽ ጊዜ ስለሚፈልግ ነው ብዙ transaction ስለሆነ ያለው አ፣ ከአንድ ሰዓት እስከ ሁለት ሰዓት ይፈጃል ስለዚህ ትንሽ ጠብቅ እሺ አባቴ እሺ እሺ
እናመሰግናለን ስለደወልክሽ መልካም